መልስልኝ አሮን ሞተረኛ ድጋሚ assign ተደርጎ ነው። እሱ ሲያሳውቀኝ አንድ ሰዓት ከአስራ ስምንት ደቂቃ
hello ዮሐንስ ነበር መጀመሪያ።
hello
አ- አንዴ ቆይ hello።
አሮን ጠብቀኝ። ወይዬ አሮን አንዴ ቆይ ጠብቀኝ። ማ መስመር ላይ ኧረ እኔማ እየተመለስኩ ነው የእኔ እናት።
ታጋርጋ ሄሎ አሮን ወይ ወይ የት ነው ያ- የያዝከው ኦርደሩን? ከሚላን ከሚላን ከሚላን ቦሌ አይደለ?
አ ቦሌ።
ኤጀንቱ ተሳስቶ ነው አለችኝ።
አ- ከተማ መልሰው አልቀበልም ብላለች። መልሰው እሺ
እሺ ዴሊቨሪ ቲስ ወሰን የሄድኩበት ዴሊቨሪ ሺ ወሰን የሄድኩበት አ በነፃ አይደል ነዳጅን ጨርሼ የያ የመጡት ማናጀርን ጠይቀው እስኪ እ፣ አሮን
ገራ ማናጀር አ አሁን ደውለታል።
አ ደውልለት አሁን ለየው